ሄሎ
ሄሎ ሄሎ
ሰላም ናችሁ?
ሰላም ጤና ይስጥልኝ። አዎ
ሰላም ናችሁ?
ሰላም።
እ አንዳንድ መረጃዎች ለማ- ለመጠየቅ ፈልጌ ነበር።
እሺ
እ ወደ ደቡብ ምዕራብ እሺ
አንዳንድ ስራዎች ለመጀመር አስበን እንዴት ነው supply ታደርጋላችሁ ታቀርባላችሁ?
የት ነበረ?
ወደ ቴፒ አካባቢ ጌጫ ምናምን እም እ ቴፒ ነው።
ቴፒ አርባ ሁለት ኪሎ ሜትር እ ዞኑን ንገረኝ እስቲ።
ጌጫ
ጌጫ ነው የሚባለው ዞኑ።
ዞኑ ሸካ ነው።
ሸ ሸካ ነው ዞኑ።
አዎ
እም እ ወረዳው ወረዳው ወረዳው አንድራቻ አንድራቻ
አንድራቻ ነው።
አዎ እሺ የኛ ተወካይ አለ እዛ አካባቢ የእሱን ስልክ ቁጥር አሁን ለማየት ሞክራለሁ።
እ እርቄውን የሚባል እኛ ተወካይ አለ እዛ የእሱን እርቄውን?
ስልክ አዎ እርቄውን እሺ
ስልክ ቁጥሩን ልስጥህ እሺ እሺ ዜሮ ዘጠኝ እሺ አስራ አንድ
አስራ አንድ ሀምሳ ሶስት ሰላሳ ስድስት ሀምሳ ሶስት ሰላሳ ስድስት አት
እ አስራ ሰባት አስራት አዎ
አስራ አንድ ሀምሳ ሰላሳ ስድስት አስራ ሰባት ዶክተር እርቄውን ብለህ ደውልለትና ማር- እርቄውን?
ትችላለህ። አዎ እርቄውን ይባላል።
እሺ እሺ እሺ መልካም እሺ አመሰግናለሁ እሺ